ደህና ስልም ሊገባ ደህና ስልም ሰላም ነው። TikTok ላይ አሁን አግኝቼ ነው። burgundy color በአርባ አምስት የተለጠፈች Yaris Compact
እሱ የቆየ post አችን ነው አባት የቆየ post አችን ነው አባት።
እሺ እሺ።
Compact አለን ሌሎች
okay። ባ- ባ- ባንክ አለው እዳ ባንክ እያያዝልታላ
ስንት ነው ባንክ እዳ ያለበት?
ምን ሁለት ሞዴል ስንት ነው የፈለጉት ልንገርህ።
ከሁለት ሺ አንድ ጀምሮ
ሁለት ሺህ አንድ የለንም ስድስት ሰባት እ፣ ስ- ስድስት ስምንት
እሺ፣ ችግር የለውም ይሁን።
ስድስቱ አስራ ሰባት ከአምስት
ስ- ስ- ስ- ስንት ስንት
አስራ ሰባት ከሀምሳ ሁለት ሺህ አስሩ አስራ ዘጠኝ ከሀምሳ ነው አምስት መቶ ሀምሳ ሺህ ብር እዳ አለበት።
okay፣ ሁለት ሺ እዳ ያለበት እኔ የምፈልገው ልንገርሽ የ- እስከ ሁለት እስከ ስምንት መቶ ሺህ እስከ ዘጠኝ መቶ ሺህ እዳ ያለበት ነው። ግማሽን ከፍዬ ግማሽን ለመውሰድ ማለት ነው።
ስንት ከፍለው በእጆቻችን ትከፍላችሁ?
እስከ ስምንት መቶ ሺህ እከፍላለሁ። ግማሹን ደግሞ maybe በባንክ ቢሆን
በቃ እሺ፣ እንደዛ ሲለን ልደውልልዎት እኔ እሺ፣ ይሄን ደውይልኝ።